ጤና ይስጥልኝ አሪፍ ፖሊሲ በኩል ድሮት
የአርስቤ ኮንታክት አይደለ?
አዎ ነው።
ወደ በስትበት የሚባበት ድባስ ታደርግና ሰውደ ተሰማሽ ምናሌ የምትወርድበት ስራ ወርድበት የአርስቤ ጋር ወደ ተብር ነበርና አሁንም ተለብር ጋር ብር ወጣና አሁንም በስበት ጋር ገባ። ምክንያቱ ምንድን ነው?
እሺ ምክንያቱን check ልናረግሉት እንችላለን። እዚህ ቁጥር ነው የሚጠቀሙት ቴሌ ብር ላይ ቁጥር ስለሰጠኝ ዜሮ ዘጠኝ
ስለሰጠኝ ሰላሳ አምስት ሰላሳ አምስት ስልሳ ሶስት ስልሳ ሶስት
ሰማንያ ሁለት ሰማንያ ሁለት ሰማንያ ሁለት ይላል።
ሰማንያ ሁለት ብለው ስንት አሉ?
አዎ፣ ሰማንያ ሁለት እንደገና ይጀምራል።
መስመር ላይ ያለው ደመኛች ቁጥሩን የነገሩኝ ከዚህ በኝ ሰላሳ አምስት ራሱ ሰማንያ ሁለት ብለው አንድ ቁጥር ይገብኝ ይላል።
ሰላሳ ስልሳ ሶስት ሰማንያ ሁለት ሰማንያ ሁለት ድጋሚ ሰማንያ ሁለት ሰማንያ ሁለት ሰማንያ ሁለት አዎ እሺ ስም አለ በል ቴሌ ብር ላይ ያለው
ችግር ያለው ስም እሺ ማንበብ ስም ነው አብዲ ፈታህ አብዲ ነው ተለብ ያለ ስም አብዲ ፈታ አብዲ አብዲ አዎ
ለጡ መረጃ መዝግበናል። አሁን በሚመጣው ስልክ ቁጥር ከቴሌብር የተላከለውትን ስቴጅ ስክሪንሾት አንስተው ይልኩልናል። ቴሌግራም ላይ ቁጥሩን የያዙ ጋሮት
ቁጥሩ
ዘጠና ሁለት ያ ሜይ ዜሮ ዘጠኝ ስልሳ አምስት ዜሮ ዘጠኝ ዘጠና ሁለት ሰላሳ አምስት ሜይ ዜሮ ዘጠኝ ሰላሳ አምስት እሺ የእርስ ቁጥር ነው አይደል የነገሩኝ?
ስልሳ ሶስት አዎ ያ የቁጥሩ የገረ እኮ አንቺ ላይ ቁጥሩ ነው እየሰጣች አዎ እኔ የቴሌግራም ቁጥራችንን ነው የሚሰጡት።
ያ የቴሌግራም የእኛን የቴሌግራም ቁጥር
አ እሺ እሺ ያ እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት እሺ አይ አይ ሲልኩ